አቤት አብሮች ስለ ከ ArifPay ነው የምደውልዎት። ስልክዎት ተቋረጠ። ለሚያንስን ስልክ ቁጥር ልንገሩት፣ screenshot የሚልኩበትን ቴሌግራም ላይ
ሽግግር ዜሮ ዘጠኝ ዘጠና ሁለት
ዜሮ ዘጠኝ ዘጠና ሁለት አስራ ሶስት
አስራ ሶስት ዜሮ አንድ
ዜሮ አንድ ሀምሳ አምስት
ሀምሳ አምስት አዎ ደማያችን ሲልኩልን ከታች ስምና ስልክ ቁጥሮትን ይጻፉበት።
እሺ እሺ ደማያችን፣ ሌላ ምረዳውት ነገር ይኖራል?
ያለን ድጋሚ ዜሮ ዜሮ ዜሮ ዜሮ- ዜሮ ዘጠኝ
አ፣ ዘጠና ሁለት
እሺ ዘጠና ሁለት አስራ ሶስት
እሺ ዜሮ አንድ ሀምሳ ሶስት አዎ ዜሮ አንድ ሀምሳ ሶስት ነው። እሺ ደማያችን፣ መልካም ቀን ይሁንልዎት።